ጤና ይስጥልኝ ማሊ ባባ።
activate ብዬ ነበር ማንም እንትን ሊለኝ አልቻለም።
እሺ ዜሮ ዘጠኝ ኔትወርክ ነው አባት ዜሮ ዘጠኝ ዜሮ ስምንት
ዜሮ ዘጠኝ ዜሮ ስምንት ይቅርታ ዜሮ ዘጠኝ ዜሮ ስድስት ይቅርታ በጣም ዜሮ ዘጠኝ ዜሮ ስድስት እሺ ሀያ
እሺ ሀምሳ አስራ ስምንት
ሀምሳ አስራ ስምንት የስፓው ነው ይሄ አዎ ይሄ ነው ያላቸው።
እሺ እሺ እሺ
ሄሎ